hello
ወየ ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
እንትን cashier code ልንገርሽና እንትን ይልኝማ እሺ፣ ምን ነበር አስራ አንድ ውጤት አስራ አንድ
አስራ አራት አስራ አራት ሰላሳ አራት አስራ አምስት ሰላሳ አራት አስራ አምስት እሺ እሺ እ፣ አሁን ታርሟል። እሺ check ማድረግ ትችላለህ። ወ- ወድቆብሃል ግን እ እ ወድቆብሃል። አሁን ታርሟል። check ማድረግ ትችላለህ።
ወድቋል።
አዎ እሺ ሌላ ይልኝ። እሺ እሺ ንገረኝ።
አስራ አንድ አስራ አራት አስራ አንድ አስራ አራት ሰላሳ አራት ሰማንያ ስምንት ሰላሳ አራት ሰማንያ አምስት አ
እስኪ ድጋሚ ንገረኝ።
አስራ አንድ አስራ አራት እ ሰላሳ አራት ሰማንያ ስምንት
ሰማንያ ስምንት አ
እሺ
ይሄም ወድቋል።
አዎ ይሄ ወድቆብሃል። አራት ጨዋታ አምስት ጨዋታ ወጥተዋል።
እሺ አንድ ቲኬት ነበረችኝ። እሺ ይቅርታ ግን ችግር የለም።
እሺ አስራ አራት ዜሮ ስድስት
አስራ አራት ዜሮ ስድስት አርባ አምስት ሰማንያ ስምንት
አርባ
አርባ አምስት ሰማንያ ስምንት ሰማንያ ስምንት ሰማንያ ዘጠኝ ሰማንያ ዘጠኝ መሰለኝ ቆይ እስኪ አዎ ሰማንያ ዘጠኝ አስራ አራት ዜሮ ስድስት አርባ አምስት ሰማንያ ዘጠኝ
አስራ አራት ዜሮ ስድስት አርባ አምስት ሰማንያ ዘጠኝ
በዚህ አላገኘሁም። ተሳስተህ እንዳይሆን check አድርገው አስራ አራት ዜሮ ስድስት እ
አርባ አምስት ሰማንያ ዘጠኝ የመቼ ነው?
የትናንት ማለት
አላገኘሁትም። ተሳስቷል መሰለኝ። እስቲ በደንብ check አድርገው።
አስራ አራት- አስ- አስራ አንድ
አስራ ይቅርታ።
አንድ ነው።
አስራ አንድ ዜሮ ስድስት ነው። እሺ የተቀረው እሺ
አስራ አንድ ዜሮ ደግሞ ስድስት አርባ ሀምሳ ብር አምስት ቦነስ አለክ።
ስንት ስንት
ይሄኛው ሀምሳ ብር አለክ bonus።
bonus አለው።
አዎ ማን ጥሎኝ ነው ደግሞ ይሄ
እ ቫሌንሲያ የቫሌንሲያ ጨዋታ okay። እሺ እሺ እሺ።
እና ቦነሱ ይጠለባል።
አዎ ገብቷል። መውሰድ ትችላለህ።
እሺ እሺ አመሰግናለሁ።
እሺ መልካም ቀን።
እሺ ላንቺም አሜን